ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን። እንዴት አደርሽ?
እግዚአብሔር ይመስገን። ስኬት ቴክኖሎጂ ነው። ምን ልታዘዝ?
እሺ። አዎ ደውዬ ነበር አትነሱም። እሺ እም፣
እና ተገኘልኝ? Hello ምኑ ወይዬ ተስተካከለልኝ?
የቤት ፋሙ ነው እንዴ?
የቤት ፋሙ ነው።
እሺ፣ በድምፅ አወኩ። እሺ፣ አንዴ check check ላደርግልህ።
አንድ check አድርጊና እ፣ ንገሪኝ እስቲ። ባለፈ ያው መጥቼ ከፍያለሁ።
ከፍለ ነበር መተህ አዎ በመጥቼ ከፍያለሁ። እ፣ እንትኑን ቁጥር እ፣ ስንት ግን ነበረ?
ወይ እ?
የማሽን ቁጥር ስንት ነበረ?
እኔ አላውቀውም እማዬ፣ ይቅርታ
እም፣ እሺ፣
ከ- ቁጥሩን አላውቀው ወይ
የማሽን ቁጥሩን አታውቀውም?
አላውቀውም፣ እኔ አላውቀውም። አዎ
እም፣ እሺ፣ በቃ ዛሬ ይህን- ማ- ምናልባት መጥተው check ካደረጉ ያው እንዲወገድ ስለሆነ ለማስ- ለመውሰድ ነው።
እሺ፣ TIN number ኡን ንገረኝ። እሺ።
እሺ ሶስት ዜሮ ሀምሳ ዘጠኝ እም፣ ሀያ ዘጠኝ እሺ፣ ዘጠኝ ሰባ ሰባት
ዘጠኝ ሰባ ሰባት ሰባ ሰባት ሶስት ዜሮ ሀምሳ ዘጠኝ ሀያ ዘጠኝ ዘጠኝ ሰባ ሰባት ሰባ ሰባት አዎ።
እሺ check አድርጌ ላሳውቅ እሺ እማዬ፣ እሺ እሺ፣ እጠብቃለሁ። እሺ